ሄሎ ጤና ይስጥልኝ ቤስት ቤት ራሄል ነኝ። በኮ ምን ልርዳው?
አሁን እንትን አስተካክዬው ብሎኝ ነበርና አሁን ዝናቡ አላማጣ ያለ የሚለው የእንትኑ የኬ ነው ቲኬት አያወጣም። ኖርማል ሲያነብ አሁን ኖርማል ያነባል ቶሎ እሺ እሺ ከአንድ ጨዋታ ኋላ አይልም። እንትኑ ግን አይወጣም፣ ቲኬት አያወጣም።
እሺ
በላ በላ
አንድ ስኬት ላክልን እስኪ ቴሌግራም ላይ።
እሺ በቃ በዜሮ ሶስቱ ማለት ነው።
አዎ አዎ፣ እዛ ላይ ላክልን እናየዋለን። እሺ አ በዛው ላክላችሁ አዎ በዜሮ አዎ ሶስት አዎ፣ በዜሮ ሶስት እሺ።
እሺ ልኬዋለሁ እኮ ግን ተ- ልከሃል ti- ticket?
አዎ ልኬዋለሁ።
እሺ እሺ፣ ቆይ check ላድርግልህ። ልኬያለሁ አለ። አዎ ብርክ። እሺ እሺ፣ አይተን እዛ ላይ እንመልስልሃለን። እሺ ብርሃኑ፣
አ አ አይተን እዛ ላይ እንመልስልሃለን ቴሌግራም ላይ እሺ፣ ጠብቅ።
አይ እንዲህ እስከ እንትን ልበለው ላብራው
አዎ ዳታውን፣ አዎ ቴሌግራም ላይ ጠብቀን።
እሺ።
እሺ